ቮሎንቲር ሆቴል ነው። በቃ አሎ አሎ፣ ጤና ይስጥልን።
ጤና ይስጥልኝ። office ኣችሁ የቱ ጋር ነበረ? ወደ ቢሮአችሁ ምን ልንገር አባት፣ መኪና ፈልገን ነበር።
ምን አይነት
compact
እሺ፣ ሁለት ሺ አስር አለን
እሺ፣ የቱ ጋር ነው መጥቼ የማየው?
መስቀል ፍላወር branch ኣችን ላይ ነው ማየት የሚችሉት።
አሀ አ?
መስቀል ፍላወር branch ኣችን እኮ የቱ ጋር ነው? መስቀል ፍላወር ጋር ነው ያለው። ቱሊፕ እዛ አካባቢ ነው ያለው።
ያውቁታል?
ቱሊፕ አካባቢ ነው ያለው ሆቴል።
ዲዛይነርን እሺ፣ ፊሊፕሲን አይደለም ድሪም ላይነር፣ አ?
ድሪም ላይነር ድሪም ላይነር እሱ ጋር ነው ከሱ ጀርባ ነው።
አለም እሱን ወረድ ይላሉ። በእሱ ጋር ባለው መንገድ ወረድ ይላሉ።
ከድሪም ላይነር ወረድ ብለን በስተግራ ነው በቃ እሺ፣ ቤተልሔም ምግብ ቤትን ያውቁታል አባት?
አ፣ አላውቀውም ግን ከቱሊፕ ወረድ ብሎ ነው።
ቤተልሔም ምግብ ቤት ወይ ብለው ፊት ለፊት አፍሮሊንክስ ሞተር አለ። በአፍሮሊንክስ ሞተር ትክክል ይግቡ።
okay፣ እሺ፣ እሺ።